ጤና ይስጥልኝ።
ጤና ይስጥልኝ።
አሪፍ ቤ ነው እንደሁሉ ለሁሉ ተቋርጦ ነበር።
አዎ እንትን ለማድረግ ነው ዊዝድሮ ሌበር እንታጉልኝ ነበረ። አሁን አስተካክለነዋል ብላችሁኝ ነበር።
ዊዝድሮ አዘውታል ዊዝድሮ ብለው አዘውታል።
አዘዣለሁ ላይ ገብተው
ዊዝድሮ ብየዋለሁኝ ወደ እናንተ እንትን ብሏል እና እናንተ እንትን እንድትሉልኝ ነበር፣ ወደ ቴሌብር እንድትልኩልኝ ነበር።
እሺ screenshot ኡን አንስተው ይልኩልንና ባለሙያዎች ይሆኑታል። የቴሌግራም ቴሌግራም ላይ ልክ ያለው ላኩኝ። አሁን ቴሌግራም ላይ እሺ
እሺ አራት ሺ አራት መቶ ብር በሚል የላኩልን ነው ደንበኛችን።
አዎ አዎ እሺ እሱ ተስተካክሎ ወደ ሴቲንግ አካውንቶት እንዲገባ ተደርጓል ከዚህ በፊት አሁንም ድረስ ኦኬ፣ ሳይገባ አሁን- ከዘገየቦት እም።
የሬቲንጎቹን ዳሽቤቶችን ነው የሚያናግሯቸው።
ኦኬ እኔ ደግሞ ከእና- እናንተ ጋር ከነበር ወደ ቴሌብር እንድታስገቡልኝ ነበረ።
አሁን በእኛ በኩል ታይቶሎት እንደተላለፈ ስለሆነ የሚያሳየው ከዘገየ ወደ- እስካሁን ካልገባ ዳሽ ኦኬ።
ነው የሚያናግሯቸው።
እሺ እሺ እና እሺ አመሰግናለሁ። አሜን እሺ